ሄሎ
ጤና ይስጥልኝ።
አቤት። ጤና ይስጥልኝ። አይሰማም?
ይሰማል ይሰማል።
እንትን ነበረ ከሶስት ቀን በፊት ወደ አካውንቴ ሌማ አል- አል- አልደረሰልኝም። ከቤስት ላይ እ?
ጨማር እ? ምን አልከኝ? ወጪ አርግቼ ነበረ ወደ ቴሌ ብር ማለት ነው። አባልኝ ሶስት ቀን ሶስት ቀን ይሆነዋል። ዛሬን ሲያካትት ሶስት ቀን ማለት ነው።